hello ሰላም ጤና ይስጥልኝ። hello hello።
አቤት ሰላም ነው እናት ደህና ነሽ?
ሰላም እግዚአብሔር ይመስገን።
ቺፒ ቺፕ ነው አይደል?
አዎ ነው።
ይኸውልሽ በቀ- በቀደም ከየት ያደረኩት ትናንት ዕቃ ቀርቶብኝ ነው እና ዛሬም confirmation የሌሎቹ ተልኮልኝ አጋጣሚ ዕቃ ይዤ ነበረ ዛሬ እሺ እሱ አብሮ አልተላከልኝም እንድታከብልኝ ነበር አንድ ላይ
እስኪ ስልክ ቁጥር ይንገርኝ።
ዘጠኝ አስራ አንድ አስራ አንድ ሀምሳ ሁለት እሺ ሰማንያ ስድስት ሀምሳ ሶስት
ምንድን ነበር የቀረቡት?
ፓስታ ነው የቀረ ሆይ
ፓስታ ለጊዜው ጥረት ስላጋጠመን ነው።
ቆይ የለም በአሁኑ ትናንት እኮ ለነገ ይደርሳል ብላ ነው
አዎ ብለን ነበር። አጋጣሚ warehouse የለንም። ቦኤት ፓስታ በኦኬ ፓስታ ተቀይሮ ነገ ይምጣሉት።
ለ- ነገ ሀ ዛሬም አይገባም ያኛው አዎ ወይም ደግሞ ብር ነው refund የሚደረግሉት።
እሺ እንግዲህ okay ነው ያልሽኝ okay ነው ያለው። አዎ ሌላ አማራጭ ዋጋው ተመሳሳይ ስለሆነ
አድርጊልኝ በቃ እንከሚልብ በቃ ነገ ነው የሚመጣሉት። ለነገ አስገባሉታለሁ።
እሺ እሺ እሺ እሺ እናመሰግናለን።